ገንዘቡ ዜሮ ለማድረግ ነበረ እምቢ አለ።
አንዴ ጠብቀኝ።
ገንዘብ ድሮ ለማድረግ ነበረ አልሆን አለ።
ምንድን ነው የሚልህ?
እናን ሳኪሽን ተፋውን ኮሮጅ ድሮ ነው
እሺ፣ የቤት ቤት ቁጥር አሁን የደወልክበት ነው?
አይደለም፣ ሌላ ነው።
እሺ፣ አንዴ ጠብቀኝ። እሺ፣ ንገረኝ። ዜሮ ዘጠኝ
ሰማንያ አራት ሰማንያ አራት
አስራ አንድ አስራ አንድ
ሀምሳ ሶስት ሀምሳ ሶስት
ሰማንያ አራት ሰማንያ አራት እሺ